ጤና ይስጥልኝ አሪፍ ረዲስ ነኝ እባክዎ ምን ልርዶ
እናት አሁን ደውዬ ነበረ። screenshot አልኩትና ላኩት እንትና በቴሌግራም
ልከውልናል ደንበኛችን።
አዎ አዎ ላኩት። አዎ
እሺ
እሺ
ማን በሚባል ስም ነው የላኩልን? ይቅርታ
አብዱ በሊ
ማን አሉኝ?
አብዱ በሊ ኢብራሂም
በዚህ ቁጥር ነው የላኩት?
አዎ በዚህ ቁጥር ላይ አዎ።
አንዴ መስመር ላይ ይጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን አ
ይቅርታ አላገኘነውም። ደንበኛችን ከስር ስሙትንና ስልክ ቁጥሮትን ያስቀምጡልን።
አይ እንትና አሁን የላኩት በ- በ- ገንዘቡ የላኩት በዚህ ቁጥር ነው እኮ በአስራ አምስት ቤት
በአስራ አምስት ቤት አዎ እሺ ከስር ግን ስልክ ተለቀ- ቁጥርንና አ- ከስር ስልኮትንና ስም ስሙትን ሙሉ ስሙትን ያስቀምጡልን።
እሺ አስቀመ- በ- አብዱ በሊ ኢብራሂም
እሺ ከስር ይጻፉልን ከቴሌግራም እሺ፣ ከላኩ።
ከቴሌግራም እሺ እሺ እሺ እሺ መልካም ምሽት ይሆንላችሁ።
እሺ